አመሰግናለሁ። ሰላም ጤና ይስጥልኝ በስጥልኝ
withdraw አድርጌ ብር እስካሁን አልገባልኝም።
ምን አልከኝ?
withdraw አድርጌ ነበር ግን ብሩ አልደረሰኝም እስካሁን መቼ ነበር?
ዛሬ እና ማታ ስንት ብር ነው?
ማታ ሶስት መቶ ብር ዛሬ ሰባት መቶ ብር
ዛሬ ዛሬ ሰባት መቶ ብር በዚህ በደወልክበት ቁጥር ነው?
አይደለም ዜሮ ዘጠኝ ዜሮ ሁለት
እሺ ሰላሳ ሰባት እም?
ሰላሳ ሰባት እህ ዜሮ ሶስት ሰባ ሰባት ዜ- ዜሮ ሶስት ሰባ ሰባት
ትናንትናና ዛሬ የትናንትናው ስንት ነበር ነው ያልከኝ?
ሶስት መቶ
እሺ የ ዛሬው ሰባት መቶ እሺ የዛሬው ሰባት መቶ እንትን ነው እሺ processing ላይ ነው ይገባልሃል ጠብቀው አዎ፣ የትናንትናው የማታ ግን failed ብሎ ወደ ቤስት ቤት account ተመልሶልሃል ሶስት መቶ ማለት ነው ተመልሷል ወደ ቤስት ቤት account ኤ ግን አዎ።
ስገባ ዜሮ ዜሮ ነው ያገኘሁት።
ምን አልከኝ ስገባ ዜሮ ዜሮ ነው ያገኘሁት።
okay
እስኪ ቼክ አድርጊ። ሄሎ
ቆይ አንዴ እሺ